ወይደ- አቤት ጤና ይስጥልኝ።
ሰላም።
አቤት አቤት። hello እሺ ይሰማኛል። ምን ነበር?
አይ ኮ ኮዱን እንትን ቁጥሮቹ አለቀቀ ማለት አይደለም።
እሺ ንገረኝ። ኮዱ
አስር አስር
ስልሳ ስምንት ስልሳ ስድስት እሺ
አርባ ሁለት አርባ ሁለት
ሰባ ሰባ ሰባት
እሺ አሁን ለቋል። check አድርገው። እሺ
እሺ እሺ ሌላ አለ?
እሺ ሌላ ያለ ማለት እሺ መልካም ቀን። እሺ
እሺ አመሰግናለሁ።